Hello Hello፣ ጤና ይስጥልኝ። ጠብታ አምቡላንስ እ አምቡላንስ እዚህ ነው መጥራት የምችለው?
እ?
አምቡላንስ እ መጥራት የምችለው እዚህ ነው ወይስ እንዴት ነው?
አዎ፣ አዎ።
እሺ በምን ያህል ደቂቃ ይደርስልኛል?
የት ነው?
እ ለጋሃር ኖክ ጋር እሺ፣ ለጋር ከለጋር ወዴት?
እ ለጋሃር ኖክ ይሄ ከሆቴልና ቱሪዝም የነበረበት ቦታ በቃ እዛ ጋር exactly እሺ፣ ገባኝ። ከዛን ወዴት?
ወዴት ቤተዛታ እዛው አቅራቢያው ስለሆነ ቤተዛታ ሆስፒታል።
አዎ አዎ ምንድን ነው?
እ እኔም አላውቅም አሞኛል ብላ ስለደወለች ነው እንትን እኔም እየደረስኩኝ ነው ግን በምን ያህል ደቂቃ ይደርሳል በእናትሽ አዎ፣ ከመገናኛ ነው የምነሱት።
ወይ በቃ እሺ ተይው በቃ እንደዛ ከሆነ እሺ